ሄሎ፣
አቤት። ጤና ይስጥልን።
ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን።
ማሊባባ
አዎ ነው። አዎ
እንትን ይኖራቸዋል እንዲ ዶልፊን ዲስቦል ዶልፊን ዲፎርዲ። ሄሎ፣ አቤት፣ አቤት። አ አዎ አለ።
እ እስከ ስንት የሚባል ነው ያለው?
እስከ ሁለት ነጥብ አምስት
እስከ ሁለት ነጥብ አምስት አ
እስከ ስንት ታመቻቻላችሁ ባንክ ወይስ
ይመቻቻል።
እስከ ስንት ነው የምታመቻቹት ባንክ?
እስከ ስምንት ወይ እስከ አንድ ድረስ ሊሄድ ይችላል።
እስከ አንድ ጥሩ ንግድ ፍቃድ ካለክ ላንተ አዎ ተመራጭ ነው። የተሻለ ም፣ እንትን ይደረግልሃል። ጥሩ ንግድ ንግድ ፍቃድ ካለክ
ንግድ ፍቃድ ንግድ ፍቃድ ያስፈልጋል ባንክ ለማመቻቸት አ ለማያያዝ።
አ
እሺ አድራሻችሁን ስጪ።
እሺ መስቀል ፍሎር ናዝራ ሆቴል ፊት ለፊት ጋር ነው።
እ ን- መስቀል ፍሎር
እ ናዝራ ሆቴል ፊት ለፊት
እም፣ ዛሬ በመጣ አገኛችኋለሁ።
አዎ አለ። ከሁለት ሰዓት እስከ አስራ ሁለት ሰዓት ሁሌ አለ።
እሺ እሺ